ጤና ይስጥልን ማሪ ፓፓ
ተነላ አብሽልን እንትን ነበር አሁን አብሽልን ሀገር አቀፍ ፈተና ኤጀንሲ ልነግሪኝ እንትን ብለሽ ነበርና ዜሮ አንድ አንድ ዜሮ አንድ አንድ አንድ እሺ ለያዝ
የያዙ ነው ዜሮ አንድ አንድ አንድ እሺ ሀምሳ ስድስት ሀምሳ ስድስት ሀምሳ አምስት ሀምሳ አምስት ሀያ ዘጠኝ ሀያ ዘጠኝ እሺ እግዚአብሔር ይስጥልና
ምን አሉኝ አባት?
እናመሰግናለን።
እሺ እኛም እናመሰግናለን።